አይ ተይ፣ ስለበላው ነው የምር። ምግብ በልቻለሁ፣ ፍርፍር በዳቦ።
ሄሎ
ሄሎ፣
ሰላም ጤና ይስጥልን።
ሮስተለን እንዴት ነው?
አለን። ምን ልርዳዎት? ቴሌቪ
አይ አሁን የሆነ ቴሌ አነበብኩና ጎት ቱሞ ምናምን ይለኛል።
እሺ ቴሌዊን game ነው። ቴሌዊን ጨዋታ ነው፣ game ነው። game ኦችን ሲጫወቱ ሽልማቶችን ያገኛሉ። ላፕቶፕ ኦኬ፣ እሺ ብር እስከ አምስት መቶ ብር ካለ
እ እ ኮከብ ስልሳ ዘጠኝ ሰማንያ አዎ ኮከብ ዘጠኝ ሰማንያ አምስት ብትላል ብሎ ይደውሉና
እሺ፣ አንድ ቁጥር ላይ ኮከብ?
መዘገብ ኮከብ ዘጠኝ እስኪ ድገሚልኝ። እስኪ ድግ- ኮከብ ሰማንያ አምስት ዘጠኝ ዘጠኝ ሰማንያ አምስት መሰላል
okay እሺ። አንድ ቁጥር ላይ ይመዘገባሉ። ሶስት ቁጥር ላይ ለመጫወት ሰባ ቁጥር ቋንቋ ይምረቱ።
በቃ እሺ፣ እናመሰግናለን። እሺ እሺ እሺ